hello ሰላም ጤና ይስጥልን። ቤስት ቤት
አብሮ ውስጥ ሰላም ነው እንላለን። ሰላም ነው አለን የሚያስገነው እንትን ነበር ምን አ- እንትን አዲስ account ለመክፈት ፈልጌ password ፈልጌ ነበር።
ም- password አዎ
password ኡ ምን መሆን አለበት መሰለ? ስምንት character መሆን አለበት።
እሺ የመጀመሪያው ካፒታል፣ ከዛ small፣ ከዛ ደግሞ symbol ልክ እንደ at hashtag የሚሉት አለ የዶላር ምልክት ምናምን እ
እንደሱ አይነት character ታስገባበትና ከዛ ቁጥር አስገብተ ስምንት መሆናቸውን check አድርገ confirm password የሚለው ላይም ራሱን ደግመህ ትጽፈዋለህ። register ስትለው ይገባልሃል።
okay ከ- ከ- እሺ በቃ እሺ መልካም ምሽት።
thank you እሺ እሺ